ይስጥልን። በስፋይስ ገቲ ነው የምንረዳው።
ቀጥታ ወጪ አዝዤ ነበረ ኮንፈርም ካልተደረገ በዚህ ስልክ ነው።
ሰላሳ ሰባት ስልሳ አራት ሃምሳ ስንት ብር ነው?
ለሶስት ሺህ ብር
እሺ፣ አንድ ጠብቀኝ።
እሺ። ትንሽ እንዴት ነው ግርግር? በደንብ ግን focus ማድረግ አለ። ቤት ላይ እነዚህ እነዚህ መች ነው ያዘዝከው?
ትናንትና
ሶስት ሺህ ብር
አ እ አንድ አንድ ሺህ ብር ነው አንድ ሁለት ሺህ ብር Okay። በቃ ለቻፓ ላሳውቅልህ እሺ። process ላይ ስለሆነ ነው አሳውቅልሃለሁ። እኔ እገባለሁ።
እሺ።
እሺ፣ መልካም ቀን።
እሺ፣ thank you thank you